ነው የሚለው እንጃ
ሄሎ ወይ ሰላም እንዴት ነህ? አዎ በቻፓን ተጠቅሜ ነበር አንድ ሺህ ብር እና አልገባልኝ ወደ ቴሌብር ላይ
ወደ ማን ነው የገባው?
በርቷል እ ወደ ቴሌብር ነው ያስገቡት?
ኧረ ድምፅ ምንድን ነው ያንቺ? ሄሎ ሄሎ አቤት አይሰማ?
አይ አዎ የሆነ ጫጫታ አለ አንቺ ጋር እሺ አሁን ይቅርታ።
ይሰማል።
እ ኧረ- ዲፖዚት ኧረ ነው አሁን ዊዝድሮው?
ምንድን- ልጄ ያለቀሰብሽ ነው መሰለኝ አዎ በጣም ይቅርታ። ዲፖዚት ነው ዊዝድሮ?
ኧረ ዊዝድሮ አድርጌ አንድ ሺህ ብር አስፈልጎኝ ነበር አሁን በደወሉበት ስልክ ነው?
አዎ እሺ ቼክ ላድርግ።
እሺ አሁን ከማየው መመለ- ይመልስልኝ ይመለስልኝ አዎ ይመለሳል በሲቪ ይሻላል አዎ አዎ ማይገባ ከሆነ መልስልኝ አዎ አዎ ወደ Hello?
ባንሳ ይመለስ ወይ ወይ Hello? መቼ ነው ወዲህ ወይ- ያደረጉት?
እ አሁን ከአስር ደቂቃ ፊት ቦርቷል እኔ ጋር ቦርቷል ለሄደ ነው የሚያሳይ ወደኛ አልመጣም። እሱ የተጫወቱበትን የቤቲንግ ድርጅት ያሳውቃቸው።
እ እ እነሱማ ወደኛ በ- ሲመጣ- ቦርቷል እነሱ ጋርማ ቦርቷል በላይኩ ነው እናስላላኩት እነሱ ጋር ደውሎ ይጠይቋቸው። እሺ
ቻፓ የሚባል ዝናቸው ምንድን ነው? እነሱ ጋር ነው አሁን ያለ ነው። እንደዚህ እኮ አንድ ቀን ስድስት ሺህ ነው ምናምን በቃ ተውኩላቸው። እነሱ ምን ላድርግ በቃ እንደዚህ እንደዚህ ያሉ ፈንዲን ላይ ነው ምናምን እያሉ በቃ ተበቃሽ እናንተ ችግር አለባት